hello ሰላም ነኝ።
ሰላም እንዴት ነሽ?
ሰላም እንዴት ነህ?
አለሁ እግዚአብሔር ይመስገን። ዜሮ ሰባት ሰማንያ ሁለት እና
ዜሮ ሰባት ሰማንያ ሁለት እሺ ዜሮ ሰባት ሀያ ዘጠኝ
ዜሮ ሰባት ሀያ ዘጠኝ አዎ ዜሮ ሰባት ሰማንያ ሁለት አስወጭልኝ።
okay ዜሮ ሰባት ሰማንያ ሁለትን የሚወጣልን አዎ ቆይ አንዴ እሺ፣ አትዝጋው እሺ። dispatch እንጠይቃለን።
እሺ።
ከኢፊ ወደ ካሳንቺስ የሚሄደውን የሚወጣልን አዎ ሌላ order ስለያዝኩ ተቃራኒ ነው አይመችም።
ነገር ወደ ቦሌ ወይ ፍቃዱ በሰላም ወይ መቶላል። እሺ የአትላሱ ኬሲ እሺ ያኛው pin አድርግልኝ እሺ አባ እሺ እና ደግሞ እንትን ዜሮ ሰባት ሰማንያ ሶስትም እሱም pin አድርግልኝ።
ዜሮ ሰባት ሰማንያ ሶስት አዎ እሺ